Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልዎት።
እሺ order ነበሩት አይደለ?
አዎ ኦርደውልኝ ሳሙናና ምንድን ነው ነገር ካሮት ነገር አዎ።
እም፣ ይቅርታ በጣም ነገ መረከብ ይችላሉ? ነገ ልንልክሎት ነበር።
ከሰዓት በኋላ ይቻላል።
እሺ ሳሪስ ነው አይደል location?
ምንድን ነው ቡልቡላ ኮንዶሚኒየም
እዚህ ላይ የሚያሳየኝ ሳሪስ ነው። ቡልቡላ ኖት እርሶ?
አ፣ ቡልቡላ ቡልቡላ ኮንዶሚኒየም። Hello
ወይ ቡልቡላ ኮንዶሚኒየም ነው አይደል ያለ?
አዎ አርባ እሺ።
ስልሳ እሺ እሺ ነገ እንልክሎታለን።
እሺ እሺ መልካም ቀን።
እሺ